ጤና ይስጥልኝ አሽቴ
ከቴሌ ብር ወደ ሁሉ ስፖርት መቶ ብር አሳልፌ ነበረ ጠዋት።
እሺ አስመዝግቦ ነበር ደመኛች?
አዎ አስመዝግቤ ነበር። አሁን በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ አዎ።
እሺ መስመር ላይ ጠብቁኝ እንደሌሎት እሺ
screenshot ኡን ልከውልናል ደንበኛችን
እ
ቴሌግራም ላይ ልከውልናል screenshot የቴሌ ብር ብሩን ነው ወይንስ
deposit ነበር withdraw ነበር ያደረጉት?
deposit ኡን አይደለም የላኩኝ ስልክ ቁጥር ከእናንተ የተሰጠኝን ነው screenshot ያደረኩ
እሺ deposit ኡን የሚያሳየውን ነው screenshot አድርገው በስልክ ቁጥሩ በቴሌግራም ነው የሚልኩልን።
አ ከቴሌ ብር የተላከውን አዎ የተላከውን በሰጠኑ ስልክ ቁጥር screenshot አድርገው ይልኩልናል።
ጎ message ኡን አጥቼው ነበር እኔ
እሺ ከቴሌ ብር ነው ከሲቢ ነው?
ከቴሌ ብር ነው ያሳለሁ እ ቴሌ ብር ሪፖርት ውስጥ ገብተው ማግኘት ይችላሉ transaction ኡን።
አ message ኡን
ም- message ኡንም ወይም ደግሞ application ኡ ካሉት ስልኮ ላይ ሪፖርት ውስጥ ገብተው ማግኘት ይችላሉ።
እሺ transaction ኡ ማለት ነው። እሱን ከወረዱ በኋላ screenshot አድርገው ይላኩልን ለእኛ screenshot ኡን።
እሺ
እሺ ለሚያችሁ ሌላ የምረዳውት ነገር አለ?
ላይሄን
እሺ ስለደወሉ አመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ እስቀምጥ። መልካም ቀን